ጤና ይስጥልኝ።
hello ሰላም ነው ወንድሜ። አሁን በእናትህ የ bet gate ላይ ስድስት መቶ ብር ሰርክሉ ውስጥ ያደረገው ገና እኔ አይደርስም።
እሺ bet የስልክ ቁጥር ንገረኝ እስኪ።
ዜሮ ዘጠኝ ዜሮ ዘጠኝ
ሰላሳ ሶስት ሰላሳ ሶስት
ሶስት አስራ ሶስት ሀያ ዘጠኝ
እሺ መቶ ብር ነው
አአ እ ስድስት መቶ ብር ዜሮ ዘጠኝ ሰላሳ ሶስት አስራ ሶስት ሀያ ዘጠኝ ሰማንያ አ ገና ገና አልተደረሰም። እኔ bro
እሺ እ ገንዘቡ ከኛ system ወጪ ይሆናል። ሳንቲምፔዎች ጋር ነው ያለው አሁን ብሩ።
አ ሳንቲምፔዎች ጋር ነው ያለው ብሩ። ከኛ system ወጥቷል ገንዘቡ ስድስት መቶ ብሩ።
ምን አልክ ሳንቲምፔዎች ጋር ነው ያለው ብሩ። ከኛ system ወጥቷል።
እና አሳውቅ ልጠብቅ?
አዎ አሳውቀናቸዋለን። እነሱ ትንሽ ቆይቶ ያስገቡልናል። ጠብቃቸው።
እናማ እስከ ትላንት እስከ ዛሬ ጠብቅ ጠብቅ ጠብቅ በና አዎ ዛሬ ነው መስራት የጀ- የጀመረው እነሱ እና የብዙ ደንበኞች ጥያቄ ስላለን ሁሉንም አንድ በአንድ እየሰሩት ስለሆነ እንጂ ገና አሁን ጥያቄ የለም። ይገባላል። አዎ የብዙ ደንበኞች ጥያቄ ስላለ ነው።
ገና አሁን ደወልኩና ያንተ check አድርገው ስትል check አድርጉ ባዶ ነው እኔ አልከኝ።
እ ቴሌ ብር እሺ
check አድርጉ አድርገው ባዶ ነው እኔ ይሰጣቸዋል። ሳንቲም ፒዮሽ ጋር ነው አሁን ያስገቡልሃል። ችግ- ምንም የተፈጠረ ችግር የለም። ዛሬ መስራት ጀምሯል። የእነሱ እንትን ይገባልሃል። ጠብቀው። እሺ
እሺ መቼ ነው የሚለፈው? በእናትህ እስካሁን የጠበኩ ነው ወላሂ።
ይገባል። ችግር የለውም። ቅድም እንዳልኩ ነው። ትንሽ ችግር ተፈጥሮ ሰናት ነው።
እሺ